ሰላም ጤና ይስጥልኝ።
ምን ነበር?
እንትን ትኬት ለማስለቀቅ ነበር። የተበላ ትኬት ነበርና ለማስለቀቅ።
እሺ አንዴ ጠብቀኝ። ካሸርኮዱኝ ይዘከዋል አይደለ?
አ እሺ አንዴ እሺ ንገረኝ።
11 አስራ አንድ 21 እሺ 83 ሰማንያ ሶስት 45
ገብተዋል እኮ win ትኬት ነው አ
እ አንድ ሺ
200 አንድ ሺ ሁለት መቶ አርባ ስድስት ብር ገብተዋል። እሺ ሄደህ መቀበል ትችላለህ።
እሺ አይ ቅድም እኮ ሂጅ እንትን ይዞታል ምናምን ብሎኝ እኮ ነው።
አይ አሁን ገብተዋል። እስቲ ድጋሚ check እሺ።
ላድርግልህ ከፈለክ መግባቱን ላረጋግጥልህ። ጠብቀኝ፣ ችግር የለውም።
እሺ እዚህ ጋር እንደገባ ስለሆነ የሚያሳየው ይኸውልህ ገብቷል። አንድ ሺህ ሁለት መቶ አርባ ስድስት ብር ገብቷል። እሺ ዛሬ እሺ እሺ አብዴት አመሰግናለሁ።
ተደርጓል። በል እንትን በላቸው፣ ንገራቸው።
እሺ እሺ አመሰግናለሁ።
እናመሰግናለን። እሺ እሺ